ሚስት
እንትን ከዚህ ስልክ አራት ሺህ ብር ወደ አካውንት ልኬ ነበር፣ አልገባልኝም።
ችግር
check ላድርግ።
hello፣ አቤት አቤት።
ወደ ንግድ ባንክ ነው።
ወደ ንግድ ባንክ አዋሳገነት ዳዊት ወደሚለው እሺ፣ እሺ። process ላይ ሆኖ ነው፣ ሪፖርት እናደርገዋለን። ይገባል። እሺ፣
እሺ፣ በቃ እሺ። መልካም ቀን።
እሺ፣ መልካም ቀን።